ሄሎ እሺ ታዝማ ሆስፒታል
አይደለም
ምንድን ነው?
እፈልጋለሁ።
ይቅርታ ተሰ እንትን እኔ አሁን የፈለኩት የሆስፒታል መስሎኝ ነው።
ሆስፒታል ነው እኮ ምንድን ነው የፈለኩት?
እኔ የፈለኩት ሚስቴ ታማብኝ ነው፣ አሁን ማምጣት ይቻላል?
እሺ ስልክህን ይዘነዋል። ዜሮ ዘጠኝ ሰላሳ ስምንት ሰማንያ አራት አስራ አንድ ሃምሳ ስምንት ቤተሰቦች አሉ አጠገብህ?
አይደለም ሚስቴ እርጉዝ ናት።
እሺ መልሰን እንደውላለን በሌላ ሰዓት። እሺ
አሁኑን አምፑላንስ ላኩልኝ። ኧረ በእናታችሁ እያመማት ነው። ኧረ በእናታችሁ ቶሎ ነው